ጾመ ሙሴ ቤት ያስተህድየሉ ክረምተ ለምድር ወያበቁል ሳይረ ውስተ አድባር ተዘኪሮ ተዘኪሮ ሳሄሏ ኪዳኖ ወኪዳኖ ወኪዳኖ የሚለው መጽሔት ዋናው ኪዳኖ ዘለ ዘሃሎ እም ቅድመ ዓለም ወኪዳኖ ሁሉም ወኪዳኖ ነው። ልዩነቱ ምልክቱ መጽሔቱ ወኪዳኖ የሚለው መጽሔት ቃሉ ወኪዳኖ ዘሃሎ እም ቅድመ ዓለም እያጐነዲ ይይሄሱ ቃሎ ዘነበበም